ጤና ይስጥልኝ ላንሴት ብሔራዊ ሄሎ
አቤት
አቤት ጤና ይስጥልኝ
ጤና ይስጥልኝ ራፋኤል ነኝ።
አይ ተሳስተዋል
ተሳስቷል አለችኝ።
ዘጠኝ ዜሮ አምስት ነው መብራት ኃይል
ስንት ዘጠኝ ዜሮ አምስት ነው የመብራት ኃይል
ዘጠኝ ዜሮ አምስት እኮ ነው የደወልኩት።
ዘጠና ዘጠኝ ዜሮ አምስት ነው የደወሉት
ኧረ በስመ አብ